አለው እንዴት ነሽ?
ሰላም ነው አለ ሰላም ነው። እንዴት ነሽ?
አለን አለን።
እንትን ገና በዚህ ቤ ሳንቲም ቤ አላስተካክልም።
አዎ እየተስተካከለ ነው ገና ነው።
እሺ የ- እ፣ አምስት መቶ ውድድር ውስጥ ያላቸው ባንዲንግ ያለው ገና አይገባም አይወጣም።
ከዚህ በፊት እ፣ ደውለሉ ነበር ዛሬ
እሱ ዛሬ አልነበርም Friday ደውልኩኝ።
መቼ?
Friday እ
ሄሎ ምን አሉኝ? ያው ይቅርታ አይሰማም።
አይ እንደ እ፣ አሰማም
አርብ ነው።
አው ማታ ኦኬ
ይሄ ቁጥሩ ቁጥሩ ነው ለሳንቲሜሪ ነበር ሪፖርት የተደረገ
አው ለሳንቲም አው ውድሮ ነው የሚፈልገው። እ፣ በቤቱ ትወጣል እና ስልኩ አይገባም።
በዚህ ቁጥር አለ።
አው እዚህ ቁጥሩ እሺ ቼክ ላድርገው መስመር ላይ ጠብቅ። ስንት ብር ነበረ?
አምስት መቶ ውድሮ
እሺ ሄሎ አቤት።
ወደ ቤት ቤት አካውንቱ ተመልሷል ገንዘቡ።
እሺ እሺ፣ አሁን በጣም አ- update ተደርጎ አ፣ መልሰው re- withdraw ማድረግ ይችላል።
እሺ። አሁን አሁን አካውንት ነው ትገዛል አይደለም?
የቤት ቤት አካውንቱ እሺ፣ በጣም ትናለ። እኔ check አደርጋለሁ። እሺ፣ እሺ ይቻላል። እሺ መልካም።
እሺ፣ መልካም ነው።